በምን ጉዳይ ምን ልርዳው?
ደለን አሻራ ፈልጌ ነበረ።
ሄሎ አቤት ሰሞን እሺ፣ ጉዳይ ነው የደወሉት? ምን ልርዳው?
ስራ ፈልጌ ነበረ።
ስራ ፈልገው ነው?
እም፣ እሺ፣ የስራ ለስ- የስራ መረጃ የምትነግረውት ባለሙያ አለች እና ስልኳን ልስጠዎትና በሱ ይደውላሉ።
okay እሺ፣ ስልክ text ላክለዎት ወይስ ልንገረዎት?
እሺ ቴክስት አድርጊልኝ።
እሺ፣ አረግለታለሁ ቴክስት።
እሺ እሺ እሺ እሺ